Gracias.
አሎ Hello ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነው የደወልኩሎት። አሁን ደውለውልን ነበረ።
አዎ እ በ short code ኡ ስንደውል እ አላነሳችሁልንም። እንትን እ order አዘን ከአምስት order ሶስቱ ብቻ ነው የመጣው።
Okay እሺ፣ check በዚህ ቁጥር ነው ያዘዙት። Check ላድርግሎት።
በዚህ ቁጥር ነው። ድንችና ቀይ ስር አልመጣልኝም።
Okay ድንችና ቀይ ስር።
እ
እሺ አንድ check ላድርግሎት። Okay ምናልባት group group ኡን ከመሸ ነው እንዴ የሞሉት?
እ Group ኡን ከመ- ከመሸ ነው የሞሉት?
ከመሸ ነው። አዎ ሶስት ኦኬ ሰዓት ምናልባት ለዛ ይሆናል። Accept ስላልተባለ ነው እንጂ ነገ ይመጣላችኋል። ቀይ ስር ሶስት ኪሎ እና ድንች ደግሞ አስራ ስምንት ኪሎ አይደል?
አ Okay ያው ለነገ ነው የሚደርሱት እነዚህ።
ለነገ ነው።
አዎ አዎ።
Okay በቃ እሺ እናመሰግናለን።
እሺ መልካም